በዛ ባንቺ መተከዜ መቼ እንገናኝ ምንጊዜ ታወቅና ስራሽ አመጣለሁኝ ከቤት እኔም አለብኝ ናፍቆት
እንዳንቺ መናፈቅ እንደኔ ትዝታ አብረን ለብቻችን የተያየለታ እንደ ፍቅርሽ ለዛ እንደ ፍቅሬ ለዛ እንላቀቅ ይሆን እንዲያው እንደ ዋዛ ጨው የሌለበት ማዕድ ገበታ አንቺ ሳትኖሪ ምቹ መኝታ ምን ይፈይዳል ልሽ ላንዳታ በፍቅር ወድቄ ታምሜ ብጋደም አንተ ነው ይለኛል እኔም ደም ካንተ ነው። እንደ ድንገተኛ ደም እንዳለቀበት ካላንተ ሌላ ሰውን አልቀላቅልበት። በካፊያው መሃል ፀሐይ ጨረርታ በናፍቆት መሃል ያንተ ፈገግታ ያረካልና አልቀርም ማታ።
እባክሽን አደራ ድረሽን ያሞራ በለኝ መላ ዘዴ ተጎዳው መውደዴ እባክሽን አደራ ድረሽን ያሞራ በለኝ መላ ዘዴ ተጎዳው መውደዴ
ፍቅሬ ያገር ልጄ ወንዜ በዛ ባንቺ መተከዜ መቼ እንገናኝ ምንጊዜ ታወቅና ሰዓት አመጣለሁኝ ከቤት እኔም አለብኝ ናፍቆት
ባማረ ውበትሽ ባጌጥሽው ጥበብል እንደምን በደመቅሽ ቢታከልበት ቁልፍ አንቺን ደስ ካሰኘ እኔ ላሳምረው ክሮን አምጥቻለሁ ሌላው ግን ካንቺ ነው ሆኚልኝ እንጂ ብቻ ዳመዴ እጣ ክፍሌ ነሽ ግንባር ክፍሌ እኔ ያለይሽም እንደ ሽመሌ
Yeah.
እሽን አደራ ድረሽን ያሞራ በለኝ መላ ዘዴ ተጎዳው መውደዴ እባክሽን አደራ ድረሽን ያሞራ በለኝ መላ ዘዴ ተጎዳው መውደዴ እባክሽን አደራ ድረሽን ያሞራ